ሄሎ ሄሎ አቤት ሰላም ጤና ይስጥልን ሚኪያስ አዎ እኔ ከዊፕላስ ነበር ምደውለው የእኛ መተግበሪያ አውርደህ ነበር
ከየት ዊፕላስ ዊፕላስ እህ።
okay እሺ ለተጠቃሚነት ነው ወይስ ለአሽከርካሪነት
አይ ለተጠቃሚነት ነው እሺ አንተ አሁን የተመዘገብከው አሽከርካሪዎችን የምንመዘግብበት ዊፕላስ solution provider ላይ ነው እና okay okay ተጠቃሚ ከሆንክና አሸናፊ የሚያደርገውን referral code ከፈለግ ዊፕላስ solution user user okay user የሚል አለ። አዎ እሱን አውርደ እዛ ላይ register በማድረግ referral code ን እዛ ላይ ማግኘት ትችላለህ።
በቃ እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልክ።
አሜን ለሁላችሁ